ሄሎ ጤና ይስጥልኝ ቤት ቤት
ትኬት check ለማድረግ ነበር።
እሺ
voucher code ንገሪ።
አዎ
አስራ አንድ እሺ አስራ አንድ ሰላሳ አምስት
እሺ ሀምሳ ሰባት ዜሮ ሁለት
ሰላሳ አምስት ሀምሳ ሰባት ዜሮ ሁለት ሁለት ሺ ዘጠኝ መቶ ዘጠና ስምንት ብር አሸንፈዋል። እሺ
አመሰግናለሁ።
እሺ መልካም ቀን ስለደወልክ እናመሰግናለን። እሺ እግዚአብሔር